ሄሎ hello፣ አቤት ነው።
ሰላም ነው ዮናስ?
እግዚአብሔር ይመስገን ሰላም ነው።
አለሁ።
እ፣ ምን ነበረ ጥያቄ? አልገባኝም።
ጥያቄ ምን መሰለሽ፣ እሺ እናንተ ላይ ሬሳውን በእኛ ስንመርጠው እ
ስ- ስንመርጠው ጊዜ ማለት ነው አሸናፊ እሺ።
ጊዜም away ሆኖ ነው ያስመርጣችሁ እና ማለት
ይሄ ተጫዋቹ አሁን እኔ እዛ ላይ የላኩላችሁ ማለት ነው እ away ነው እናንተ ላይ የሚለው ማለት ነው እና እሺ
እ፣ ግን እዛ ጋር ደግሞ እ፣ ስ- እንትን ላይ ውጤት ላይ ማለት ነው እ
እ፣ home ሆኖ ነው እ፣ ግን አሸንፏል ሲጫወት home ሆኖ ነው እናንተ ደግሞ ስታስመርጡን away ሆኖ ነው ያስመርጣችሁን ኦንላይን ስቀምረው ማለት ነው እኔ እና አልፏል እና እሱን ደግሞ ቀይ አብርቶብኛል የመረጥኩት ተቸገረ።
ራሱ ነው አንተ እኮ የመረጥከው ማለት ነው X two ብለህ ነው የመረጥከው።
X two ማለት X two ማን ነው የሚለው ብለሽ ይሁ አሊያንዛ የሚለው ነው የመረጥኩትኝ እኔ።
አዎ አሊያንዛ ማለት ደግሞ ምንድን ነው? home ሆኖ እዚህ ጋር ያሸነፈው እሱ ነው። ሆ አሊያንዛ ነው ያሸናፊው ማለት ነው። እኔ የመረጥኩት ነው እዚህ ጋር ያሸነፈው ዞሮ ዞሮ ማለት ነው። እና ስህተቱ ከኔ አይደለም እና ይሄንን check አድርጊልኝ እስኪ እባክሽ።
እስቲ እሺ፣ check አደርግልሃለሁ።
አዎ፣ አስተካክል። እኔ ለካሻውትም እንዲመቸኝ እስኪ አስተካክልና በጊዜ እንትን በይልኝ።
እ
አ
እስቲ ቆይ፣ እሺ፣ check አደርገዋለሁ።
ኦ፣ እሺ፣ ጠብቁ።
እሺ